አዎ እኮ ማሪም እኮ አለች።
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥ።
ከቺፕቺፕ ነበር የምንደውልልኝ።
ኧረ እባካችሁ ወይ ይቅርብኝ። ምንድን ነው አሁን አምስቴ ነው ስድስት የደወላችሁልኝ? ምንድን ነው?
ተደውሎሎት ነበር ዛሬ።
ኧረ ትላንት ሶስቴ፣ ዛሬ ሶስቴ። በቃ ጭ- እንትን እኮ ሆነብኝ።
ይቅርታ በጣም ትንሽ product እጥረት ስላጋጠመ ኧረ አዎ ሶስት ቀን ሆነኝ፣ ሶስት ቀን ሆነ ሊመጣ የተነገረኝ ማለት ነው።
ይቅርታ በጣም እሺ። ለነገ እንላክልዎት?
አዎ ከቻላችሁ እሺ፣ ነገር ላኩ።
ነገ እንልካለን። የት ነው location ኑ?
አለም ባል እሺ፣ እሺ፣ መልካም እሺ።